ይስጥልኝ ቻፓ።
Hello ጤና Hello።
ይስጥልኝ።
ሰላም ጤና ይስጥልኝ።
ትላንትና deposit አድርጌ ነበረ አንድ ሺህ አምስት መቶ ብር።
እሺ
ከዛ በኋላ ግን እ፣ ተቀናሽ አልኩ ግን እናንተ ጋር አለቀቃችሁትም።
እሺ የቴሌግራም ስልክ ልስጦትና እዛ ላይ transaction message ኡን ይልኩልናል ከባንክ የተላከልን ስል- እ፣ በስልሳ ቤቱ
አ በስልሳ ቤቱ ካሉት አድርጌ ነበረ።
ቴሌግራም ላይ ልከውልናል።
አዎ ትላንት ማን ነው የቴሌግራም ስሞች?
እ፣ ሄኖክ
ሄኖክ። እሺ፣ አይ፣ ነበር ጠብቁኝ። ሄኖክ ማ
ሄኖክ ቡናማው
እዛ ላይ የሚለው ማለት ነው። Hello- ሄኖክ ማን ነው የሚለው?
ሄኖክ ቡናማው
ቡናማ። Okay።
አዎ።
በቴሌ ብር ያስገቡት ነው።
በቴሌ ብር በቴሌ- በቴሌ ብር ያስገቡት ነው አይደል? የላኩልን የአሪፍ ፔይ ነው።
አዎ።
ቻፓ
አዎ
የአሪፍ ፔይ payment ነው የላኩልን። የእኛ አይደለም፣ የቻፓ አይደለም። Hello ተረዱኝ። የላኩት የአሪፍ payment transaction ነው እንጂ የቻፓ አይደለም። በቻፓ በኩል አይደለም የከፈሉት።
እንዴ እንደዚህ ነው እንግዲህ የምጠቀመው እኮ ቴሌ ብር ላይ።
አይ፣ እኛና አሪፍፔዎች የተለያየ company ነው። ስለዚህ አሪፍፔዎች ጋር ነው የሚደውሉት እንጂ ቻፓ አይደለም። በቻፓ በኩል transaction ሲፈጽሙ ብቻ ነው እኛ ጋር የሚደውሉት። ረዱኝ።
አዎ። ስለዚህ መልካም።
አሪፍ ፔይ ስልክ አለች
እኛ የለንም። መልካም ቀን።